ሄሎ ሄሎ
አቤት፣
ብሩኬ ታወራለህ? ታወራለህ? ደውዪልኝ።
ሄሎ
ሄሎ
ወይ ጤና ይስጥልን።
አብሮ ይስተኛል።
ከቤት ቤት ነው የምንደውልልህ።
እሺ እሺ እንትን withdraw አለ በእንትን መጠቀም እ፣ እምቢ ብሎ ነው እንዴ? በቴሌ ብር or ደግሞ no፣ በባንክ?
አይ አይደለም፣ እሺ
voucher ፈልጌ ነበረ። በቃ revert አድርጉት።
reverse አድርገናል። voucher ብዙ ጊዜ ይሄን ያህል ብር እንትን አይልልንም እና access ኡም አይፈቅድልንም።
አዎ፣ ስንት ነው ለዛ ነው።
የከብደው?
ቢያንስ በቃ አስር አስር ሺህ ምናምን እያደረክ voucher ለሰው transfer ታደርግ ነው።
አዎ፣
okay አይ እኔ ደግሞ እምቢ ካለ ወይ አ፣ level ኡን upgrade አድርገን ማውጣት ትችላለህ የሚለው ላይ ነበር ሀሳቦች።
level ኡን upgrade አድርገው።
ለነገሩ ውስጥ ፕላቲኒየም ነው ያንተ እኮ ደረጃውም አሪፍ ነው። የፈለግከው ማንቀሳቀስ የምችለው እሱ ላይ ብለኝ okay፣ እሺ፣ እንደዛ ከሆነ በቃ revert አድርግልኝ። ሁለት ነው ያለው voucher ያለው።
መቶ እና መቶ ሀምሳ ሺህ አዎ፣ በቃ revert ተደርጎልሃል። እ፣ ችግር okay።
የለውም። እሺ ሌላ ምን የምትፈልገው እንትን አለ?
አዎ።
ሌላ የምንረዳ ነገር ካለ የለም። ሌላ ጊዜም እንዲህ ሲቸገር የምደውለው በዚህ ቁጥር ነው።
ሰማንያ አንዳንዴ ስምንት ዜሮ አራት አይሰራም።
ሰማንያ ስምንት ዜሮ አራት አዎ፣
ይሰራል። አ፣ እምቢ ነው የሚልህ አዎ፣ አይታወቅም ነው የሚለው። በፊት ሰራ ነበር፣ አሁን አይሰራም።
በቃ እስኪ ቆይ ደግሞ እሺ፣ የት አካባቢ ነው ያንተ?
ምን ነው ይሄ ሐዋሳ ምናምን ነው? ወደዛ አይሰራም።
አይ እኔ አዲስ አበባ ነኝ።
እ፣ እንዲህ አዲስ አበባም ይሰራል ወይ? ካርድ ፓኬጅ ነው የተጠቀመው አዎ እኮ ለዛ ነው።
እሺ።
እሺ እሺ እሺ